ይሄ ማን ነበረ ስሙ? አሚር ነው።
አቤት።
Hello አሚር።
አሚር አይደለሁም። ኧረ እም፣
Hello።
ማን ነበረ?
ይሄ ስልክ
እ ዳኝ ዳኝ ይባላል።
የዳኜ ነው።
ግባ።
እሺ ዳኜ ነህ? አ?
አ
እ፣ እኔ ምን ጄሪ የምትባል customer እ ጄሪ ጄሪ
እ የምትባል customer ደውለህላት እ፣ እንትን ምንድነው አዲሱ ገበያ አካባቢ ነው የሚያሳየኝ ብላታል። እንዴ location ኗን አዲሱ ገበያ ነው የሚያሳየኝ አለኝ። እሷ ያለችው ኧረ።
ግን አማኑኤል ነች። እኔ ጋርም የሚያሳየኝ አማኑኤል ጋር እንዳለች ነው።
Okay። አይ እርግጠኛ okay። ከእንትን ነው እንዴ የተደወለው? ከኤጀንሲ ከቢሮ
ከኤጀንሲ ቢሮ አ
እ፣ ማን ነው የሰጠሽን ስልክ? እመቤት መሰለች የሰጠች። እሙ- እሙ እሙ
አይ እሙ ምናምን አይደለም፣ ከቢሮ ከችፕችፕ ቢሮ ነው የደወልኩልህ።
ኦ አይ እንግዲያው ተሳስተሻል ናት ተሳስተሻል ናት
እ
ተሳስተሻል ይሆናል እንጂ የኔ ስልክ እዚያ እንደዚህ ያለ እንትን የለም ቢሮ ምናምን ላይ አልሰራም እሺ እሺ እሺ
እስኪ ቤት የላከችውን እዩ እስኪ